እታለም ገና ልንወጣ ነው። አሁን ውጡ ብለውን ራይድ እየጠራን ነው።
እውነት አረፈደብሽም?
አይ አሁን ነው የገባሁት። በቃ ይምጡ ብሏል። ከእንትን ወረፋ ያስይዘንማ እኮ ዶክተር እሱ ጋር ነው የሚያስገባን እኮ። እሺ እታለም፣ እንዴት ነሽ ግን እታለም?
አይ ደህና ነኝ። ምንም አለ ደህና ነኝ።
እውነት እውነት ደህና ነኝ።
አይ ቤት ውስጥ ስራ ገባ?
አይ ምን ይገባል? እሱ አልገባ ሙቼ ቤት ውስጥ ብቻውን አይደል?
እንመላከታለን። ምን ማድረግ እችላለሁ? ምንም ማድረግ አልችልም።
የተሰራራ ነገር ግን አለሽ?
አዎ አለ
ምረትም ስራ ነች መቼም እሷ ምራት ስራ ነች።
ትናትል እ አዎ ስራ ነች።
በቃ በቃ እሺ